ሄሎ ሄሎ፣ ሰላም ነው።
ሰላም ሄሎ እንዴት ነሽ?
አለው ፋሽን ነው። ሄሎ አዎ ፋሽን።
አዎ፣ እሺ እ፣ ምደውላ ከዊ ፕላስ ሶሉሽን የሚባል ድርጅት ነው።
እሺ አዲስ ድርጅት ሲሆን እ፣ ውስጡ ከሀምሳ በላይ የተለያየ ሰርቪስ ይይዛል እና አንደኛው እ፣ የቡቲክ ቤቶች ነው እና ሰው ቡቲክ ቤት ነው አይደል?
አዎ። ግን እኔ አሁን እንትን አሁን እያቆምኩት ነገር ነው እና እ፣ ብዙ ዕቃ እያመጣሁ አይደለም በአንዳንድ ምክንያቶች።
ነው አዎ እሺ በቃ አመሰግናለሁ።